ሄሎ
አሎ ጤና ይስጥልን። ቤት ቤት
አዎ፣ ቤት ቤት አሁን ብር የሆነ ብር ተሳስተታ ሚሴጅ ይገባላል ብሎ አልገባኝም። ሚሴጁ የምን ሜሴጅ ነው? ዲፖዚት አድርገህ ነው?
ዊንዲዲ ዊንዲዲ ፔስት ምን ምናምን እ ምን አልከኝ?
እንትን ዲፖዚት አሁን የኛ ምንድን ነው ስሙ?
ዊዝድሮ
አዎ ውስጥ ነው ስንት ብር ነው?
ዘጠኝ መቶ ብር
እሺ ንገረኝ። እ፣ ቅድም ደውለህ ነበር አይደለ?
አዎ፣ አልገባኝማ።
እኮ ይኸውልህ pending ላይ ነው ያለው። ለሳንቲም ፒዎች አሳውቀን እያስተካከልን ነው ብለዋል። ትንሽ ጠብቅና ይገባል ወደ account ክ። ለዛ አዎ፣ ነው ብር- የብዙ ሰው ነው። እሺ አንተ ብቻ አይደለም። ቅድም እኮ ነግሬ ነበር።
እሺ አንድ አሁን እንዲገው ለችኮለ እሺ እሺ